Hello
ጤና ይስጥልን ደንበኛችን ከቢጫ ኢትዮጵያ ነው የምንደውልሎት።
ከቢጫ ኢትዮጵያ
አዎ ህይወት እሺ።
ግሮሰሪ ነው አይደለ? ባርና ሬስቶራንት እ?
ህይወት ባርና ሬስቶራንት ነው አይደለ? ቤቶት
አሁን ስራ አቁሜ ዘገ የዘጋው ነው ንግድ ጋር እየመለስኩ ነው ነው የምልሽ።
እሺ እሺ።
ለምን ደንበኛችን፣ ነበር የፈለጉኝ?
እኛ እየሰሩ ከሆነ አዲስ መለያ ቁጥር እየላክን ስለነበረ እሱ ከደረሱት ልንጠይቆት ነው።
አይ በቃ እኔ ዘግቻለሁ።
እሺ ደንበኛችን፣ እሺ እናመሰግናለን።
እሺ አማራራችሁን እኮ እናንተ በጣም ዋጋ እየጨመራችሁ